የሚሰማው? ሄሎ ሄሎ
አቤት፣ ምን መጣ?
እንትን ነበረ ከ- ወደ ቴሌ ብር ብር ልኬ አልገባልኝም።
ከምን ላይ ነው የላኩት?
ከ Vamos betting እሺ፣ Vamos ጋር ደውለው approve ያስደርጉ እኛ ጋር እየመጣ ስላልሆነ ነው።
እ እ እ Vamos ደውለው መጀመሪያ approve ያስደርጉ፣ እኛ ጋር እየመጣ አይደለም።
approve ማደረገው የቴሌ ብሬን ነው ወይስ
Vamos Vamos ወደ እኛ የላኩበትን withdrawal ኡን approve ያስደርጉ።
እሺ